ምን ነው አፈኩር? ሄሎ Chrome ኡ የትኛው ላይ ነው የተከፈተው?
Chrome ኡ አሁን ቲቪው ላይ ነው።
ቲቪው ላይ
አ
አ game ኡስ
game ኡ አሁን PC ው ላይ ነው።
እ
PC ው ላይ ነው game ኡ።
ሁለት display ነው እንዳለው።
አረ አንድ ነው።
አሁን ቲቪው ላይ ከፈተ።
አንድ ላፕቶፕ አለ፣ አንድ ቲቪ አለ። በ HDMI የሚያገናኘው ነው።
እሺ እንትኑስ አ፣ Chrome ኡስ የት- የት ከፈተ?
አሁን Chrome ኡ TV ው ላይ ነው።
ቲቪው ላይ game ኡ አ Chrome ኡ እሺ እንትኑ እ፣ game ኡ ደግሞ PC ው ላይ PC ው ላይ ነው አሁን ያለው።
game ኡ PC ው ላይ ነው። አዎ። አሁን game ኡ የት ከፈተ?
እዛው ነው አሁን PC ው ላይ አ ወይ በእንትን ላድርገው እንዴ monitor ኡ ላድርገው እንዴ
አይ ቆይ በ desktop ላድርገው አይ ችግር የለም። አሁን ጌሙ የት ከፈተ?
አሁን ቲቪው ላይ ነው ቲቪ ላይ accept ን መንካት ትችላለህ እንዴ? ይላል
እ፣ እንትን ላድርገው እሺ accept በለው
screen ኡ እሺ፣ አሁን መጣ አዎ
እንትኑ ግን duplicate አድርጌዋለሁ እንደው
Chrome የት ላይ ነው የከፈተው?
እ፣
እ
Chrome ኡ አሁን እ፣ ቲቪው ላይ ነው ቲቪው ላይ
አ
እም። accept በለው ድጋሚ hello
አቤት ቆይ accept በለው ድጋሚ
ያው ብዬው እሺ አ ማ እም፣ እየነካካችሁት ነው
okay ያው ትቼዋለሁ እሺ አሁን game ውስጥ የተከፈተ
game ኡ አሁን
እም፣
አሁን PC ው ላይ ነው። Chrome ኡ ደግሞ ቲቪው ላይ ነው።
እንደዛ ነው። ይሄ PC ው ላይ ያኛውን
hello
አቤት
ሄኖክ
አቤት
ማን ነው extend የሚያደርገው? ማን ነው አሁን display ውን ማን extend ያደረገው?
accept ላደረግ እኔ ነኝ ያደረኩት።
አይ ከዛ extend ያደረገው ሰው አለ ደግሞ display ውን አለ አይደል? እዚህ በኩል ካፍቶት ፕሮጀክት ብሎት
እ፣ የሆነ extend እሱ ያደረገው ሰው አሁን አለ።
እኔ አንተ ነው ያደረገው? ምን አይቆይም እንዴ?
አሁን ራሱ ነው ያደረገው።
extend እንደሆነ አሁን እኔ አይደለም
extend እንደሆነ አይቆይም?
አሁን እኔ አይደለም። አይ እም?
ይቆያል።
ይቆያል። አ አ ይቆያል። እኔ እሺ፣ ነኝ አሁን- አሁን accept ላደረግ እንትን እሺ ያደረኩት።
accept በለኛው ነው።
እሺ። አሁን እንትን ማድረግ አለብኝ እንጂ ምንድን ነው ለምን extend እንደሆነም እኮ ማድረግ ትችላለህ እኮ። duplicate እንትን አትበሉ፣ አትመልሱ። extend እንደሆነ አድርገው።
ነው አያመጣልኝም። mou- mouse ኡን እኔ screen ላይ አያሳይም።
አይ ወደ እዛኛው ወደ ጎን በኩል አድርገው። ወደ አንደኛው side ወይ ወደ ግራ ወይ ወደ ቀኝ ጥግ ላይ አድርገውና እዛኛው ላይ ይገባልሃል፣ ይመጣል። እሱን አይወጣም።
ስታጠፋው እኮ ነው game ኡም አብሮ እየጠፋ ያለው። extend ኡን ስትመልሰው ነው።
እሺ፣ ይኸው
extend ኡ አጥፍታው ነው።
accept አድርግ። አ አላጠፋሁም።
እሺ ከ- ከ- Chrome የት ነው የከፈተው?
Chrome ኡ አሁን ቲቪው ላይ ነው።
ቲቪ ላይ።
አ
እሺ ጌሙስ
አሁን ጌሙ ቲቪው ላይ ነው።
ጌሙ ቲቪ ላይ ነው። ቲቪው ላይ ማን ካሸሩ ጋር መጣራለን እንትኑ
አሁን ፒሲው ላይ ሆነ።
እሺ እዛ እነዚህን ትፈልጋቸዋል። ወደ ፒ- ወደ ቲቪው ሚዲያ ወደ እንትኑ ሚዲያ አለባቸው ወደ ፒሲው
እነዚህን አዎ ፒ ሄዶ አሪፍ ነው።
ሞቹ ደቂቃ ሄዶ አይደል ሁሉም?
አዎ ወደ ፒሲው ሄደዋል።
እሺ
አሁን PC ው ላይ አ- አለ። እንዴት እንትኑ ላይ ነው cashier ኡ ላይ ነው የመጣው አይደለ?
test print በለውና እስኪ አንድ እሱ ልክ- እንሞክራለን። እሺ፣ አሪፍ።
ይኸው Chrome ኡ ዙሪያ cashier ላይ አይደለ?
አሁን Chrome ኡ PC ው ላይ ነው። እሺ፣
ይኸው Chrome ኡ የት ነው የከፈተው?
PC ው ላይ PC ላይ አይደለ?
አዎ እሺ በጣም አሪፍ። ስለዚህ ምን እናደርጋለን? just ማድረግ የሚጠበቅብን game ኡን እዚች ጋር እናርጋት። game ኡ ሰራ አይደለ?
game ኡ አሁን አዎ PC ው ላይ ማነው ቲቪው ላይ አዎ።
አዎ የ cashier ኡ ደግሞ ያው cashier ላይ መጥቶልሃል።
አዎ Chrome ኡ አይደለ?
Chrome ኡ አሁን PC ው ላይ ነው።
ስለዚህ በቃ ሁሉም ይሰራል አይደል? አሁን ሄኖክ
አሁን ይሰራል እ
ይሰራል። አዎ።
ልክ ነው አይደል?
ልክ ነው። አሁን ከሳር ከታች ግን ያለው እንትኑ በቃ አይመጣም ማለት ነው።
አይመጣም። እሱ እንትን ስታደርገው ወደዛ እንትን ማለት እዚህ ጋር እንትን አድርገህ ማምጣት ትችላለህ። እዚህ ጋር
እ፣ probability search አይመጣማ።
እ፣ ወደዚህ ነው የሚመጣው አይደለ? መጀመሪያ game ኡን ከመክፈት በፊት የምትፈልጋቸው ነገሮች ክፈታቸው እዚህ ጋር ወይም እዚህ ጋርም እኮ መንካት ትችላለህ የምትፈልገውን ነገር ላይ ከዩ ያው እኔን መክፈት ከፈለግ ወደዛ ሊሄድ ይችላል። ግን እ፣ እዚህ ጋር አለ Chrome ኡ ለምሳሌ መክፈት ስትፈልግ ይኸው አየው እንደዚህ ያመጣልሃል። የምትፈልጋቸውን Chrome ከፈለግ Chrome ኡን እዚህ ጋር መክፈት ነው።
ከዚያ just ይከፍትላል። እም?
ፊት ለፊት ፊት minimize ለፊት ስናደርገው የት ነው የሚሰጠው?
minimize ስታረጉ minimize ስታረጉ I guess እዛኛው ላይ ስለሚገባ እዚችኛዋ ላይ start ምልክት ትነካና አያት አዎ፣ አዎ።
እንደዚህ ማድረግ ነው። አሁን ከፈታ አይደል እዛ
አሁን ይኸው ከፍተዋል።
እዚህ ጋር መጣ። እንደዚህ እያደረክ ማለት start ምልክትን ትነካና
አዎ፣ ልክ እዚህ ጋር የምትፈልጋቸው ነገሮች ይኸው መንካት ነው። እንደዚህ ይሰራል አለ። እሺ እሺ